ሌላ አሁን የሰጠሽኝ ስልክ አንድ ቤቱ አይሰራም። አናግረው ብለሽኝ
ሀያ አንድ ቤት አ 0921 48 69 22 እሺ
አይሰራም ጭራሽ።
ምን ነበረ ጥያቄው? ሌላ የጥሪ አይ አሁን አናግራኝ ነበር በዚህ ደ- አዎ አመልክች ነበርና ወደ ዘጠኝ ቀን ብር አልተለቀቀልኝም እና በዚህ ቁጥር ደውለህ አናግረው ብላኝ ነው።
አዎ የሚያናግሩት ከኛ የበላይ አካል ስልክ ነው የሰጠኑት። ትንሽ ቆይቶ አዎ ግን አይሰራም ስልኩ ሌላ የለው።
ይሞ- አሁን ያለው ስልክ እሱ ነው። ትንሽ ቆይቶ ይሞክሩለት፣ ይሰራሉታል።
በቃ እሺ እሺ እና ወይ ደግሞ ተ- save ያርጉትና ቴሌግራም ላይ ይጻፉለት።
እጽፍለታለሁ ቴሌግራም እሺ ተጉላለሁ እኮ በእናትሽ በጣም ነው የተጉ- ያጉላላችሁኝ ሁሉ ስፖርት
እሺ፣ እኛም እናስተላልፍሎታለን።
እሺ እሺ እሺ እሺ